በምን ልግዛችሁ? ጤና ይስጥልኝ።
አቤት ያዕቆብ ልግዛው።
ሰላም ነው። እ- ይኸውልሽ
ጤና ድራፍት ይስጥልኝ።
ማሽን።
ከኢትዮጵያ ነኝ። እባክዎ እ- ምን ልግዛው?
እሺ የድራፍት ማሽን
ተበላሽቶቦት ነበር። ሌሎ አይ ይሰማል።
እንትን እየቀ- እየቀዳሁበት ሳለ ቁርጥ ይላል ቁርጥ ይላል እህ።
እና ከእንደገና አጥፍተን ማሽኑ ትንሽ ቆይና የ- የመስራት ነገር አለው። ሙሉ ሙሉ በረዶ የመያዝ ቢሆን እንደዚህ ይሆናል
እሺ
እና ይሄን ስለዚህ ነበረ።
ሊቀዱ ሲሞክሩ ይ- ይጎራረጣል።
አዎ
እሺ ደንበኛች በርሜሉን ቀይረው ሞክሮታል። ምናልባት አልቆት ከሆነ አይ በቃ ሁለት ቀን ነው ዝም ብዬ እንደዚህ እየታገስን ሰርተንበታል። በርሜልም ተቀይሮ ያው ነው።
ያው ነው። እሺ አዎ እሺ ደንበኛች የ BGI ID ዮትም ይነግሩኛል። ደንበኛች እ እ የ BGI መለያ ቁጥሩን ይነግሩኛል።
ሶስት ሰማንያ ሰባት
ሶስት ሰማንያ ሰባት አዎ ይሄ ብቻ ነው ደንበኛች?
እ እ?
ይሄ ብቻ አይ፣ ይሄው ነው።
የ BGI ቁጥር?
እ- እ- ካርድ ቁጥሩ ይሄ ነው።
ሌላ በስልኮት እ?
የተላከ በስልኮት የተላከለት መልእክት የለም የ BGI ቁጥር የሚል ሌላ የለም።
እሺ፣ በዚህ ስልክ ነበር ያስመዘገቡት አዎ።
የተመዘገቡት BGI ነው።
አዎ አዎ
አንድ ጊዜ እየፈለኩት በስልኮት መስመር ላይ ጠብቁኝ።
እ እ መስመር ላይ ጠብቁኝ። አንድ ጊዜ እየፈለኩት ነው።
እሺ እሺ
ወልዴ ባርና ሬስቶራንት ነው።
አዎ አዎ እሺ፣ ለሌላ ጊዜ BGI ID ዮትን ልንገሩት ያዙት።
እ እ እ ለሌላ ጊዜ የ BGI መለያ ቁጥሩ ልንገሩት ያዙት።
እሺ
አስራ አራት አስራ አራት ዜሮ ዜሮ
እሺ ብዙ digit እንዳይሆን እስክሪፕቷ ላይ ያዝኩት። አስራ አራት ዜሮ ዜሮ
ዜሮ ስምንት ሶስት
ዜሮ አስራ አራት ዜሮ ዜሮ ዜሮ ስምንት ሶስት ሶስት አዎ